ሰላም ጤና ይስጥልን ብስት ቤት
አዎ sister ለማታው ብር ብር ፐርሰንት ቤት ገብቼ ነበረ።
እሺ
withdrawal አርግቼ ከዛ ገባ ቤሴንት እሺ pending ላይ ገባ
አዎ
እሺ በ- ያ- መቼ ነው
ማታ ነበረ የቤት ቤት ነበርህን ንገረኝ
ዘጠኝ አስራ አምስት አስራ አምስት ሀያ ሁለት ሀያ ሁለት እሺ
ሰባ አምስት ጠዋት ደውሎ ነበረ ደውለህ ነበር inform ተደርጎልህ ይሆናል አቋ አንዴ check ላድርግልህ ስንት ብር ነው አባቴ
እ ስንት ብር ነው
ሶስት መቶ ሶስት መቶ አዎ እሺ አንዴ እሺ አሁንም pending ላይ ነው ድጋሜ ላሳውቅልህ እሺ
እሺ
እሺ አባቴ ስለደወልክ እናመሰግናለን ከዛ መቼ ነው መቶ pending ላይ እሺ አሁን ልክላታለሁ
ሁለት የለ ብር እ አይ ለሳንቲሞች አሳውቅልህና
አ፣ ሳንቲሞች እንዲያስገቡልህ ነግራቸዋለሁ
እሺ እሺ አባ ስለደወልክ እናመሰግናለን